ጤና ይስጥልን ቤት ቤት ምስል የሚል ነው።
እንትን ነበር ቲኬት ነበር እሺ
አስራ ሶስት cashier code ነበር
እሺ፣ አንዴ ይጠብቁኝ። አስራ ሶስት
ሀምሳ አምስት ሀምሳ አምስት ሀምሳ ሶስት ሀምሳ ሶስት ስልሳ ስድስት ስልሳ ስድስት Hello አቤት እሺ፣ መቶ ብር ቦነስ አለዎት። እ፣ ከቆረጡበት ከአሻራ ጋር ሄደው መውሰድ ይችላሉ። እሺ፣ መልካም ቀን ይሁንልዎት።